Penaslini Biswiti Borani Bakom Lato
እስቲ የሆነ ብር ማታ አውጥቼ እሺ
እስካሁን አልደረሰኝም። ምን ነው በዚህ ቁጥር ነው በዚህ ቁጥር ስንት ብር ነው ሁለት ሺህ አራት መቶ እሺ ትንሽ ጠብቀኝ Hello አቤት።
በ SantimPay ነው አይደል ያወጣኸው ወደ ቴሌ ብር
አዎ ወደ ቴሌ ብር ነው ያወጣው።
በቃ እሺ process ላይ ነው ትንሽ ጠብቀው እሺ ይገባልሃል ትንሽ transaction ስለበዛ ነው እ ትንሽ transaction ስለበዛ ነው ይገባልሃል ትንሽ ጠብቀው
ትንሽ ልጠብቅ።
አዎ ትንሽ ጠብቅ ይገባልሃል Okay እሺ። ስለ- ስለምን በእናታችሁ እ
እስቲ አጥታ አጥ እሺ እና እናፈጥነዋለን እሺ እሺ ወንድሜ እሺ